hello
hello hello ሰላም ጤና ይስጥልኝ
ሄሎ አብሮ ይስጥልን
ሄሎ ሄሎ
ሰማንያን ሰማንያን ስምንት ላይ አሁን እየደወሉ ነበረ ምን ልርዳዎት ሊንግስቶን ሆምስ ነው የደወሉት
አዎ የሆነ message ሲገባ አ, በ- ያለውትን ገንዘብ በአክሲዮን ምናምን ስል ላስረዱ እንዳስረዱልኝ ፈልጌ ነበር።
ሊንግስቶን ሆምስ ነው የደወሉት ይሄ የአክሲዮን ሽያጭ እና የቤት ሽያጭ ነው ቤት የመግዛት ሀሳብ አለዎት ወይም ደግሞ አክሲዮን
አዎ አዎ አዎ አዎ የት አካባቢ ነው ያሉት
እኔ ወደ ሐዋሳ
ሄሎ